ጤና ይስጥልኝ ሄሎ ቪዛ ኩሌ ነኝ በኮፍና የተጉዞ መረጃ ልስጦ
አዎ
ሄሎ ደንበኛ ስተ
ሄሎ ሄሎ አይሰማም ይሰማል።
ምን አይነት የጉዞ መረጃ እንስጦ
ያ በስራ
በስራ ወዴት ሀገር ደንበኛ ስ ካናዳ ወደ ካናዳ አሁን ደውዬልሽ ነበር እኮ።
እሱ ተቋርጦ ነው አዎ እ እሺ ደንበኛችን ስራ አግኝቷል እዛ አላገኘውም። ያው ነ-
እሺ ቆይ አንዴ ያስፈራ ይቆዩ
መስመር ላይ ነው ደንበኛችን።
አዎ እሺ ይዟል። እስክሪብቶና ወረቀት ልንገሮት።
እሺ እሺ ጆብ ባንክ ዶት ፒኤ
እ ጆብ ባንክ ዶት ፒኤ ጂኦቢ
ኢ
ጂኦቢ
ኢ ኦ ዊ እሺ ፒኤ ኤን ኬ
ኤ ኤን
ኤ ጆብ ባንክ ዶት ባንክ እሺ አዎ ጆብ ባንክ ዶት ሲ ነጥብ ዶት
ሲኤ ይቅርታ።
እሺ
እሺ እስኪ ንገሩኝ አንዴ